hello ጤና ይስጥልን።
ሄሎ
Donkey Tube ነው። ምን እንርዳዎት?
እንትን ለዚህ ለወጌሻ ትምህርት ተመዝግቤ ነበረ።
okay እሺ።
አ፣ ዛሬ ነበር መ- ዛሬ ብላችሁ ነበር የሆነ ያው ስራ ስለምናምን አዎ እ፣ ክፍያ ፈጽመዋል።
አዎ በቴሌግራም ልከውልናል።
አዎ
ኦኬ ዛሬ ተጀምሯል። ኦልሬዲ ኦሪንቴሽን ነው የሚሆነው። እ፣ ዛሬ ማይችሉ ከሆነ እ፣ ሮብ አስራ አንድ ሰዓት ተኩል እዛው ተርሶች ኒማ እንገናኝ።
ኦኬ ኧረ፣ ሮብ ሮብ አስራ አንድ ሰዓት ተኩል ላይ አዎ አ፣ የት ነው እዛው ተስፉ ተርሶ ሲኒማ የቱ ነው ሀያት ያልከኝ? ሀያ አደባባይ ሀያት አደባባዩ ጋር አዎ አለ። ሀያት አደባባይ ወ- ደራርቱ አደባባይ ጋር አለ።
ወደ ጣፎ የሚወስድ ነው ወደ የት በኩል ነው ያለው?
እ፣ ወደ ጣፎ ሳይሆን ወደ ሰባ ሁለት መስመር ጋር አሃ ነው ወደ አ፣ ወደ ክፍለ ጫፍ ከተማው ላይ አዎ፣ እዛ ጋር ሳይደርሱ ጫፍ ላይ ተስፉ ሞል ነው ካሉ እዛው ተስፉ ሲኒማ ጋር ማለት ነው።
በቃ እሺ እሺ ዛሬ በዚህ ቢመጡ ጥሩ ማታ ነበረ።
አ፣ ስራ ስለሆንኩኝ ያው አልችልም በጭራሽ።
okay፣ አይ ከተማሪዎች ጋር እንዲተዋወቁ ምናምን ጥሩ ነበር።
አ፣ ጥሩ እሺ፣ ነበር። አ፣ ችግር የለውም። በቃ ስለዚህ ካስጋቡ ችግር የለውም። register ስለተደረጉ already አ፣ ስለዚህ ሮብ ሲመጡ ነው ስንሮብ ነው ማለት ነው።
ሮብ አ፣ ምን ይዤ እናመሰግናለን።
እመጣለሁ?
ምንም ማስታወሻ ደብተር ያይዞ ነው ያው ኮሜዲያን እሸቱ ሲያስተምር ማን ነው ስለመያዝ።
እሺ ሌላ ፎቶ ምናልባት መታወቂያ ከተሰራላችሁ ፎቶ ይዘው ይምጡ።
እሺ እናመሰግናለን። መልካም ቀን።
ደህና ዋሉ። እሺ ቻው።